ሄሎ ጤና ይስጥልን ቤስት ቤት።
okay ኤፍሬም ነኝ። ኤፍሬም ዶላ
እሺ ኤፍሬም፣ እሺ ምን ነበረ?
cashier account ኦች እየሰሩ አይደለም።
cashier account ኤ
እየሰሩ አይደለም። shop ኦች
እየሰሩልህ አይደለም።
entity enabled ነው ምናምን ነው የሚለው።
login ለማድረግ ነው ወይስ?
login ለማድረግ እየገባ አይደለም ሁሉም ጋር።
ኦኬ ኤኒ ልትልክ ያለናል ቴሌግራም ላይ
አላኩም ልላክ እስቲ ከሽ አንዴ ጠብቀኝና ከሱፐርቫይዘሩ አላገናኝ። ኤፍሬም ኤፍሬም ነው ያልከኛ ዶላ ሄሎ
ወይ ወይ
ኤፍሬም ና ኤፍሬም ዶላ
ወይ ዜሪ ኤፍሬም እንዴት ነህ? ሰላም ነው አለ ልሽ እንዴት ነው?
አለ እግዚአብሔር ይመስገን። ቅድም ብሩክ አልደወለልህም እንዴ?
ምን አልሽኝ?
ብሩክ አልደወለልህም ቅድም?
አልደው ስልኬ ዝግ ነበር። አል- አላውቅም ብቻ okay እንትን ነው አሁን ከዛ ከ- ከብ- ከብሩክ አረካ ከሚለው shop ጋር የእናንተ shop በጣም ተቀራረበ ነው። አሁን በቅርብ ጊዜ ከፍታችሁታል መሰለኝ
የለም የለም።
ናውስ የሚል
ናሆም እ ይዘሩ
okay ናሆም የሚለው እኮ ሌላ ነው የኔ አይደለም። አንዱም እዚህ ደውሎልኝ ነበር እ እኮ አሁን እና ምን አለ እኔ ፊት መሰለኝ- ለፊት እ፣ አዎ እሱ ነው እሱ ልጅ ነው እና የነበረ ነበረ እሱ agent ማለት ነው።
okay መጀመሪያ ማለት ከትንሽ ቀድሟል የእናንተ ሱቅ ከመከፈቱ በፊት እና ደወለና ዛሬ እንደዚህ እንደዚህ በጣም ቅርብ ነው እና ፎቶን ምናምን ላከልን እና መቶ ራሱ ርቀት አይኖረውም። እንደዚህ በቃ ከአንድ ቤት አንድ ቤት ተሻግረክ እንደ መግባት ነው። ኢቨን ራሱ ሳናግረውም ሊሰማኝ አልቻለም ምናምን ነገር አለ እና
አይ የኔ አይደለም። አቲም እኮ ልጁን ናሆም- ናሆ- አናግረው
ኖ ልጁን ማናገር አይደለም እኮ። እዛ ካሸረኝ ናሆም የሚለው አሁን የኔ አብዛ- ሁሉም ዩዘር ላይ ያለው ኤፍሬም ነው ኤፋ ነው የሚለው አቲም እሺ
ቼክ ማድረግ ትችላለሽ ገብተሽ ሰላስጠኝ ሾፖቹንም ማለት ነው። ናሆም የሚለው ደግሞ ሌላ አለ። ናሆም ማን ነበር የአባቱ ስም?
የእናንተ shop አይደለም ናሆም ብሎ ይዘር የኛ አይደለም የኔ ኤፍሬም ወይ ኤፋ ነው የሚለው። ከዛ አንዱም ደወለልኝ እዚህ እንዴት ነው ፊት ለፊት የምትከፍተው አለ። ከዛ እኔ እኮ እሱ አይደለሁም እኮ ያንተ ነው ብሎ ነው እኮ no የኔ አይደለም። ብሩክ የሚባለው ልጅ ራሱ እኮ እዚህ አውቀዋለሁ። እስቲ አዎ አናግረዋለሁ።
እኮ ብሩክ እኮ ነው ታዲያ ተከፈተብኝ ያለው እኮ ብሩክ ነው።
እ no እሱ ጋር እኔ አላውቅም። ብቻ ግን እሺ እኔም ጋር አልደወለም። የኔ አይደለም። ብቻ ደግሞ account ኦቼ ሙሉ እንዳለ እየተሰራ አይደለም።
አይደ አዎ እኮ ተዘግቶ እኮ ነው። ቆይማ እም።
በቃ አንዴ እሺ ኤፍሬም ጠብቀኝ፣ ይቅርታ በጣም እሺ እሺ እሺ